ሄሎ ሰላም ጤና ይስጥልኝ ቤስት ቤት
አሁን ሰማንያ ብር ዝም ብዬ ቴሌብር ወደ ባሙሳ ወደዚሁ ቤስት ቤት ሳዘዋውር አልደረሰኝም።
እሺ ስልክህን ከቴሌብር ሁለት እ?
ስልክህን ንገረኝ።
ያው በዚህ ቁጥር- የቤስት ቤቱን ማለት ነው።
እ? አዎ ይሄ ነው።
ዘጠኝ አስራ ስድስት ይቅርታ ትነግረኛለህ?
አ- አስራ ስድስት እ አርባ አምስት እሺ አርባ ሀያ አንድ አርባ ሀያ አንድ አዎ
አንዴ እሺ check እያረኩልህ ነው። ወደ ቤስት ቤት account ገብቶልሃል። እሺ አሁን እ?
አሁን ገብቶልሃል።
እሺ እሺ